hello ሰላም ጤና ይስጥልኝ።
እሺ ይስጥልኝ።
ከቢዩ ነበረ
እሺ በ order number ዘጠና ሁለት ዘጠና አራት ሀያ ሁለት
እሺ
አላወጡልኝም ብሎኝ ነው driver ኡ።
እሺ ቃል check ላድርገው። በቃ።
እሺ አትዝጋው። እሺ
ያልወጣ ወርደናል እንዴ? delivery አልደረሰልንም ብለው ደወሉ እያለች ቆይ ይሄ ነው የቆየው ወርደን እሺ ወጥቷልማ አሁን አሁን ነው የሰጣችሁት?
እ ያው ወጣ አሁን ነው የሰጣችሁት?
አ ድ- driver ኡ ግን የት አለ?
ወጥቷል። እስካሁን አልመጣም።
የት አለ? driver ኡ ማን ነው? ኧረ madam አንተ ነህ እንዴ?
አ- አ- እሺ እሺ አመሰግናለሁ።
ይኸው
ለምትላክልኝ ወንድ እንዳይታየ